ሰላም ጤና ይስጥልኝ። ችብችብ ጤና ይስጥልኝ።
አብሮ ይስጥልኝ።
ሄሎ ሄሎ፣ አቤት ቅድም screenshot አድርገሽ ላኪልኝ ብላ በዜሮ ዘጠኝ አርባ አራት ልክ የላት ነበር መልሼ እደውላለሁ አለች፣ ግን ምንም መልስ የለም።
ምን ነበረ? ይቅርታ
እንትን ወደ ቴሌብር የእናንተ እንትን ለማዘዝ ወደ ቴሌብር ስንልከው እሺ፣ በላያብ ምንድን ነው የሚለው በላያብ food product ነው ምናምን ወደዛ ይወስደዋል እንትኑን ብሩን።
okay፣ ልከውታል ቴሌግራም ላይ።
አዎ ቴሌግራም ላይ ዜሮ ዘጠኝ አርባ አራት በሚጀምር ቴሌግራም ላይ screenshot አድርጌ ልኬዋለሁ።
እሺ፣ እሺ፣ አንዴ check ላድርገውና ደውሎት አትደውሉም። ልደውልላት ስል እስካሁን ድረስ አልደውልም። ከትናንት ጀምሬ የሞከርኩ ነው እደውላለሁ ይችላላችሁ፣ ግን አትደውሉም።
እሺ፣ አንዴ check ላድርገው ልየውና እሺ ደውሎት እሺ